ሰላም ጤና ደንበሽ ቤት
ቤስት ቤት ከአዋሽ ባንክ ላይ deposit አላደርጋለን እኮ
deposit አላረጋለ ከአዋሽ ባንክ አዎ።
ዮ- ይቆርጣል።
አይ አይ፣ በኔትወርክ ምናምን ይላል። አዋሽ ባንክ ላይ ነው ብር ያለው እንጂ ያለኝ ነው።
Okay፣ ምናልባት የ connection ችግር እንዳይሆን check ታደርገዋለህ።
አሪፍ የእነሱ- ያሉ ሞከርኩት ከቀን ጀምሬ የ- የእነሱ website ይሰራል
የአዋሽ ባንክ እ እየሰራ ነው።
ይሰራል፣ አዎ እሱ ይሰራል። እ፣ አላረጋለኝ ከአዋሽ ባንክ ላይ እ?
ከአዋሽ ባንክ ላይ አላረጋለኝ እኮ
እስኪ የ connection ችግር እንዳይሆን አንዴ መልሰህ ትሞክረዋለህ። በቻፓ ነው በሳንቲም የሞከርከው?
እ
በቻፓ ነው በሳንቲም ነው የሞከርከው?
በቻፓ
በቻፓ አ እስኪ በሳንቲም የሞክረውና እምቢ ካለ ምን እንደሚል screenshot አድርገህ ትልክልኛለህ ቴሌግራም ላይ።
አይሽ እሺ አባቴ መልካም ምሽት።
የትኛው የትኛው ላይ ልሞክር?
በሳንቲም ፔ ሳንቲም ፔ በሚለው እሱ ላይ ምራ account ነው ሞላው፣ የአዋሽ account ነው ሞላው።
አዎ ልክ እንደ ቻፓ እንደምታስተላልፈው አ ይህንም እዛው ነው።
እዛ ላይ ልሙላ።
አዎ
እሺ እሺ አመሰግናለሁ።
አባቴ እሺ መልካም ምሽት።